ጤና ይስጥልኝ Best Bet hello
hello
hello አቤት ይሰማል
ሰላም ናችሁ?
አለን ሰላም። እንዴት ነህ?
ምንድን ነው እስካሁን ብር አልመለስ የሚል አምስተኛ ቀን ነው እኮ አርቢ አራት መቶ ሀምሳ ብር deposit አድርጌ እስካሁን አይመልስም። ምንድን ነው ስንት አራት ጊዜ ነው መቶ ሀምሳ- ደብለው? አዎ አራት መቶ ሀምሳ ቴሌግራም ብር አንድ ጊዜ ነው ያረከው?
አንድ ጊዜ አይደለም እ የሆነ ሁለት መቶ አንድ ጊዜ ነበረ። አንድ መቶ ብር ደግሞ አንድ ጊዜ እና ነበረ።
ደግሞ አንድ መቶ ሀምሳ ኢንጂነር ሀምሳ ይወር እና መቶ ሀምሳ ላይ ብቻ እኮ ነበረ ሐሙስ አዎ ገብቷል እኮ ታዲያ ቼክ አድርገናል እኮ ቅድም ቴሌግራም ሚሴጅ ልኬልሃለሁ እኮ ስንት ምን ቼክ ታደርጋላችሁ? አምስተኛ ቀን ነው እኮ ምንድን ነው ገብቷል። ግን ይኸውልህ በሀያ ሰባት አይደለ አንተ deposit ያደረክ የነበረው
ምን አዎ እና ወደ Best Bet account እኮ already ገብቷል።
እስካሁን አይ- ምን በሀያ ሰባት already ወደ Best Bet account ገብቷል። የላኩልን ፎቶ አይተኸዋል? የ Best Bet አልገባም አልገባም ያየ ነው አይደለም እንደገባ እኔ ሁሌ በየ በየ በየ በየ ደቂቃ ነው check ያደርገ ነው ምንም አይገባም እስካሁን ምንድን አሁን ነው check አይደለም አሁን አይደለም እኮ ገባ ያልኩ የዛን ጊዜ በሀያ ሰባት already settle ያደረገ ነው ነው
መቼ በሀያ ሰባት በሀያ ሰባት የዛን የሞከርክ ቀን
ኧረ በእናታችሁ ምን አይነት ናቸው ሮ ዩ ሮቢድ ማይ ማኒ ምንም አልገባም እስካሁን እንዴት አረ ነው ሮብ ድማ ለምን አላየህም ዩ ሮቢድ ምንድን ነው እንዴት ገባ ለምን እንዴ ያየ ነው አይደለም እንዴ ለምን ይደውላል ስንት ገባ ጊዜ ነው ስንት ጊዜ ነው ሁለት መቶ መቶ ሀምሳ ብር መቶ ብር ያረቃው የዛን ቀን ክሊራንሲ ላክለት በቴሌግራም ናሴጁ ሜሴጁንም የገባው አየሁት ሜሴጁን አየሁት ግን እሺ።
ትራንዛክሽን ሌላ ፖስት ያረካቸው ብሮች አሉ አይደለም ምን አይነት በሀያ ምን አይነት ሰባት በሀያ ሰባት ስንት ጊዜ ነው ሰው ማታ ነበረ። ኢሳኛው ጊዜ ብቻ ነበር ሶስት መቶ ብሩ ሀያ ስምንት ደግሞ መቶ ሀምሳ ብር ነበረ። ምን ነው እንደዛ አጣሁት። ሌላ አላየሁም እስካሁን ቼክ ያደረገ ነው ምንም የለም። የኔ በስት ፔድ አካውንት ሜሴጁ እኮ ዜሮ በሀያ ነው።
በሀያ አምስት እኮ አይደለም በሀያ ሰባት በሀያ ስምንት እኮ አይደለም መቶ ሀምሳ ብር ያረኩ በሀያ ሰባት ነው አዎ አዎ፣ በእናትሽ ተወያ እንደዚህ አይነት አሁን ማሴጅ ሀያ ሰባት እና ሀያ ስምንት ሁሉም ማሴጅ ላክለ እንዴ የቴሌግራም ላይ ልከኸዋል እኮ ያው አሁን እንትኑ እ፣ ሁለት ማታ አይደለም ሁለት ማታ ትናንት ማታ ሆድያ ማለት እሺ ስትብል ይገባል ትላ ነበራችሁ። አሁን ደግሞ ገብቷል ምናምን አላችሁ። ምንድነው እንደዚህ አይነት የሸወደ ነው ብላችሁ አይ መሸወድ system አይደለም እኮ ስንት ጊዜ ነው ሸውድ ያረኩ እኮ እየሸወደ ነው እኮ እየሸወዳለች። ምንድን ነው አረ እኛ እንዴ?
ችግርም ችግር የለውም በደንብ ይሸውዳላችሁ። ሌባ ናችሁ ያደርግልሃለን በናችሁ። እንደዚህ አይነት ስራ አይደለም። ሌባ ናችሁ እንዴ! ምንድን ነው clearance እስካሁን አልሰጥም። ገብቷል። እንዴት ገባ? ከገባ እኔ ለምን አላየሁም? ምንድን ነው ለምን ያስቸግረ ነው? ለምን ይደውለ ነው?
OK የ Best Bet account ን screenshot አድርጌ ላክልክ። ይኸውልህ የገባውን message የሚያሳይ እኮ አለ የ Best Bet account ላይ ራሱ።
እስቲ ላክልኝ። ምንድን ነው እሺ እንዴ?
በቃ ትንሽ ጠብቀኝ እልክልሃለሁ።
እሺ